ሲለፋ ወጥቶ ወርዶ ከደስታ ነፍሱን ጋርዶ ጥሮ ግሮ ሲበረታ ያለብሱታል ያሜቱታ ውጥህን አልቆ ንግብ ሲደርስ ውጤቱ ጋር ሐሜት ማፈስ የስርዓት እርፉ ሁለት ነው መንታ አንዱም እንጀራ አንዱም ሐሜታ ያልሰራማ